ጤና ይስጥልኝ የክልል ሕክምና ማዕከል እባክዎን ልርድዎት?
እ እዚህ ሚ- ሚኒሊክ ነበርን እሺ ምን ልርድዎት?
ካለ አምቡላንስ ለማሰራት አዎ።
ሲቲ ስካን እ እሺ ምን CT scan ነው ምን?
ምን ከዶክተሯ ጋር ላገናኝሽ?
አዎ እሺ ያገናኝ
ካለ የጭንቅላት hello
ኃይላ የጭንቅላት
ብሬን እ?
ዶክተሯን contact ያደርጉኝ ያገናኙኝ።
እሺ ዶክተሯ ኮንታክት
ሄሎ፣ አቤት።
እሺ ሄላው ምንድን ነበር የፈለጉ?
brain CT without contrast።
without ነው።
አዎ፣ እሺ ሁለት ሺህ አምስት መቶ ብር ነው።
እሺ። አምቡላንስ ትልካላችሁ?
አዎ አዎ
ሁለት ሺህ አምስት መቶ ቆይ፣ አነጋግሩባቸው።
ምን አሉኝ?
እሺ ላ- ላኪልን። እሺ እሺ ሚኒሊክ በር ላይ